ሄሎ ጤና ይስጥልኝ። ወንድም ዘኒክ ነው።
እንዴት ነሽ? ሰላም ነሽ?
ሰላም እንትን ነበረ የሆነ ሜዲካል ነበርና ማለት ነው ሌላ አልአፊያ ቤተሰነዴን ታዘን ነበርና
እሺ።
የሰማሽ ነው አዎ እየሰማሁ ነው።
እና እዛ ሄደን ተመረመረጅሶ መረመረች ገባሽ እሺ ኪሎ ከ- ኪሎ እቃለሻል ምናምን አሏት። ደግሞ እንደገና ብርድም አለብሽ አይሆንም ብለው አሏት። አንዲት ነው ይሄን ነገር ዝም ብዬ አንቺ ጋር አልጣት ወይስ እንዴት ይሻላል ታያለሽ?
እኮ እንደዛ ካሏት እኮ አሏት ነው የጤና ባለሙያዎች ናቸው እነሱም እኮ
ታይ እንጂ እውነት እና እንዴት በጣም ኪሎ እንዴ እንትን አለ medical ላይ
እ፣ እንግዲህ ስትመረመር እ፣ በ- በ- የተመረመረች እኮ ውጤቷ ነው። እነሱ ፈጥረው ስላልሆነ ያወሩት ያው ውጤቷ ነው። እዚህም ብትመጣ እኮ እ፣ ያንኑ አይነት ውጤት ነው የሚኖረው።
እሺ በቃ እሺ፣ በቃ እሺ እሺ።